ጤና ይስጥልኝ። ስለፈለቀ
ዊዝዶ አድርጌ ነበር እና እሺ፣
ትናንት ጀምሬ ቴሌግራም የሳፖርት እንትኑ አለ በቴሌግራም
እሺ። ቴሌግራም ላይ ልከዋል።
አዎ ስክሪንሾት አድርጌ ስሙ ምናምን ተማልበት?
እያወር ተስፋዬ ነው የሚለው
በስልክ ንገሩኝ። ተስፋዬ
ዜሮ ዘጠኝ ሰባ አምስት ሰባ አምስት አስራ አራት እሺ፣
አርባ ሶስት አርባ ዘጠኝ
እሺ። ተላልፎሉታል። መልሱን ስናገኝ እናሳውቆታለን። እየታያሉት ነው።
እሺ ሶስት ሺ ሰባት መቶ ብሩ ነው። እሺ።
አዎ አስተላልፈንሎታል። አዲስ ነገር ሲኖር ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ።
እሺ አይ ብዙ ጊዜ ስለሆነው ለዛ ብዬ ነው።
አንዳንድ ጊዜ ትንሽ ጊዜ ይፈጃል። ለዛ ነው።
እሺ ቴንኪው